ጤና ይስጥልን ቪዛ ኢትዮጵያ በተራሮ ነኝ። እባክዎ ምንድን ነው?
የ draft machine ቦታ ለማዘዋወር ፈልጌ ነበር።
እሺ ቦታውን ለመቀየር ነው።
አዎ
እሺ የቪዛ የመለያ ቁጥሮትን ወይም ደግሞ TIN number ኦትን ንገር።
እሺ TIN number ልንገርሽ።
እሺ
ይሰማል?
አዎ ይሰማል። ለመኛችን ይቀጥሉ።
ዜሮ አርባ ዘጠኝ እሺ ዜሮ ዜሮ አርባ ዘጠኝ መስመር ላይ አሉ።
አለው አስራ ሶስት ሀምሳ ስምንት ዘጠና ሶስት
እሺ መስመር ላይ- የቤቶት ስም ማን ይባላል? ይቅርታ ይደር
ይዳሉ።
ይደር ይደር ላለች እሺ የእርስዎ ስም ጋሪ ሙሉ ስሞት የእኔ ጋዲሳ
ማን አሉ?
ጋዲሳ
ጋዲሳማ ብርሃኑ
ስልክ ቁጥር አሁን የደወሉበት ሊያዙ።
አይ ዜሮ ዘጠኝ ተቀበያ ይችላል የተመዘረ ዜሮ ዘጠኝ ሀያ እሺ
ስልሳ አራት ስልሳ አራት አራት ስልሳ ስድስት
ደንበኛችን ድምጾች በጣም እየተቆራረጠ ነው፣ እየተሰማኝ አይደለም። ዜሮ ዘጠኝ ሀያ ስልሳ አራት ስልሳ አራት ዜሮ አራት ስልሳ ስድስት ዜሮ አራት ስልሳ ስድስት የት አካባቢ ነው አዎ።
የሚገኘው ቤቶች?
ብስራተ ገብሬ ሳሚ ወይም የደቡብ አፍሪካ ኤምባሲ ፊት ለፊት
እሺ ያው የድራፍት ማሽኑን ቦታ ለመቀየር ነው አይደል ያሉኝ?
አ አ አ እሺ ጥያቄዎትን ወደሚመለከተው አካል አስተላልፊያለሁ። ሌላ ምረዳዎት ነገር አለ?
ምንም የለም። አመሰግናለሁ።
እሺ ስለደወሉ እናመሰግናለን። አገልግሎት ላሉት ሀሳብና አስተያየት ከሚሰሙ ድምጽ ማለት ከምጥሌ መልካም ቴንኪው